ይዟል። እኔ ምን ቀርጅ ይወለፋሉ ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ከአስር ወር ልንገርሽ አንዱ እሺ
አስራ ሶስት አስራ ሶስት አስራ ሶስት ሀምሳ አራት ሀምሳ አራት ሰባ አንድ ሰባ አንድ አርባ ስድስት አርባ? ሌላው?
አርባ ስድስት አርባ ስድስት መጨረሻው አርባ ስድስት ነው።
አዎ የተለያዩ እኮ ነው ከአስር ወር
እሺ ሁለት ጨዋታ void ተደርጎብሃል።
ማንኛው ነው እ ማሜሎዲ ከሞሮካ የሚለው እና አ፣ እ ግላስጎ ሬንጀርስ ከሮስ ካውንቲ የሚለው ሁለቱ void ናቸው። ተራዝመው ስለነበረ ማለት ነው። ከዛ እ ማካቢ ቴል እና ቤቲያር ምናምን ደግሞ የሚለው ቤታር የሚለው እሱ lost ነው ወድቋል።
ስለዚህ ስለዚህ እ odd ኡ ደግሞ total odd ደግሞ ሰላሳ ስድስት ነጥብ ዘጠኝ ሁለት ነው። so void የተደረጉት ጨዋታዎች odd ተቀንሶ ለዚህኛው ለወጣው ጨዋታ odd ሲካፈል ቦነስ አያሰጥም። ስለዚህ lost ነው ስኬት
የለውም ማለት ነው።
እ አዎ የለውም። ሌላ አለ?